ሄሎ እንዴት ነሽ አለሁ ስለ አራስ ሴት መሆን ሰነድ ለማውጣት ፈልጌ ዶክመንቱን አስገብቼ ያደረግኩት አሰላብ ኮንፈርም ምናምን የሚል ነገር አለና እሱን ነገር ምን አይነት ማስታወሻ ነሽ?
ማሽ ጉን ቁጥሩን ገለሽ ፒኤምኤ ሶስት ዜሮ ሁለት ፒኤም ሁለት ፒኤምኤ ነው።
አዎ እሺ እስኪ ማሽኑን አምጥተሽዋል?
አዎ ማሽን አለኝ እሺ ሀያ ሶስት ቁጥር ነች። እሺ እስክሪኑ ላይ ሲያረቴን እና ዲቫይስ ፊዚካል ምናምን ይላል አብርተሽዋል አይደል?
አብራለሁ እሺ ሁለትና ሶስት ንጌ ሀያ ሶስት ሁለት ሶስት ልክ እንዴ ነው ምንም እንትን ይሄ ማን ነው shift ምናምን አልልም አይ ምንም አትይም።
እሺ ሀያ ሜኑን ንኪ ሶስት ሜኑን ንኪ ድጋሜ እንዳትሳሳች።
እሺ ሜኑን ነክቻለሁ ሀያ ሶስት
fiscal device ምናምን የሚል መጥቷል እኮ እሱን ታዩና ሁለትና ሶስትን ንኪ እሺ
ነካ total ልበለው አዎ ትወጣለች።
አሁን መጣ ከዛ fiscal እና summary report መጣልሽ አይደል?
አዎ fiscal report ነው የሚባለው።
አዎ በ roll ኡ ደግሞ ዝቅ አድርጊያታለሽ። ከሜኑ ጠገብ roll አለች አይደለ?
እ አዎ ሮ- በ roll ዋ summary ላይ ታረጊያታለሽ ስራው summary ላይ ልክ ግን እኛ የምናወራው fiscal report ነው
አይ አዎ fiscal summary አዎ ልክ ነሽ summary እየወሩ ነው አዎ ይቅርታ።
የየቀን እየወሩ አዎ።
ከዛ በቃ ማቆም የሚለውን ከፍ ብለሽ ታስገቢዋለሽ ማለት ኦኬ እሺ እሺ ነው። ሰመሪ ላይ ነው የምታይሽ።
አዎ ሮሏ ሰመሪ ሰመሪ ላይ ሆነች ስራው አዎ እርግጠኛ ነሽ?
አዎ እሺ ምልክቷ የፊት ምልክቷ ሰማሪ ሪፖርት ላይ ነው እኮ እንደ ካር ነጋ ያለችው አዎ።
የፊት ምልክቷ ሰመሪ ላይ ሆነች ከዛ ትወጣለች።
አዎ ምንም ተሽተኛ ተናለ ማን ሁሉ ፊዚካል የሚለው ላይ ነው እና ተሳስቼ ነው መሰለኝ አይ አይደለም። አሁን ራሱ 23 እና ቶታልን ስትነቂ ስታወራው ፊዚካል ላይ ነው የምትቀመጠው። ፊዚካል ደግሞ የየቀኑ የየወሩ ማቆሚያ የለውም።
አዎ የምትፈልጊውን ፓርት አያወጣልሽም ማለት ነው።
እሺ summary ላይ አይደል?
አረከ total ልበለው by date ይመጣልሻል።
አዎ እሱን by date total መጣ?
ልበለው አዎ ከዛ አሁንም total ነው።
እሺ ከዛ ነካሽ total?
የምፈልገው አዎ ከዛ የምትፈልጊውን ቀን አስገቢ። የሶስት ወሩን ነው የፈለግሽው?
እ አይ የስ- የአስራ ዘጠኝ ቀን የሰኔ ነው
የአንድ ቀን ነው?
የ- የአስራ ዘጠኝ ቀን ያሳጠቀን ቀን የሰኔ ማለት ከሰኔ አንድ ጀምሮ እስካሁን ድረስ ያለውን ማለት ነው።
አዎ እሱ ዜሮ ቀን ስምንት አስገቢ አስገቢ ነው።
እሺ ሀያ አምስት ሀያ አምስት ዜሮ ስድስት እሺ ሁለት ሺ ሀያ አራት
እሺ። ከዛ የታችኛው ነው ይሄኛውን ዛሬ 26 አይደል?
ሀያ አምስት ተኩል እሺ እስከ 26 ትላንትና እሺ አዎ። ከዛ እሷን ልበለው total በይ።
አዎ ወጣ ከዛ ያወጣልሻል።
አዎ እሺ አመሰግናለሁ ወጣለሽ? እሺ ቅድም አዎ።
የሆነ ቁጥር አንቺ ነበርሽ የደወልሽው በሆነ በቢሮ ዜሮ አራት ምናምን አይደለም ቆይ ልንገርሽ ሀያ አምስት አስራ ሁለት ይሄኛው በጣም ረጅም ስለሆነ ማለት ነው የቢሮ
ሀያ አምስት አይ አይደለም የኛ ይሄ ነው በዚህ ነው የደወልኩት።
የመጨረሻው በሰባ ሶስት ማለት ነው መጨረሻ ባል አይ አይደውልም እሺ ማየ እሺ እሺ ቻው አዎ መልካም አሜን